ሄሎ ሄሎ
አቤት ሄሎ፣ ጤና ይስጥልኝ።
አብሮ ይስጥልኝ።
ከውድ አባይ ክር ማኒፋክቸሪ ነበር የምደውልልክ።
እሺ
ቲክቶክ ላይቭ ላይ ስልክህን አስቀምጠክ ነበርና አዎ እ፣ ምን ልርዳክ?
እ፣ ስለ ሳፊ ሞተርስ ማወቅ ፈልጌ ነበርና
ባጃጅ ነው ወይስ bicycle?
አዎ፣ ባጃጅ ባጃጅ አዎ።
ባጃጅ። የት አካባቢ ነክ?
ጎንደር
okay እ፣ ወደዛ አካባቢ agent የለንም። ያው እ፣ በዋጋ ከተስማማን እዚህ ነው ልመጣ።
አዲስ አበባ አዎ አዲስ አበባ ነው መምጣት የሚኖርብክ።
እም፣ መልካም እሺ። ባለ ሶስት እ፣ ምን ያህል ዋጋ ነው የሚሸጡት?
እ፣ information ደርሷል ሁሉም?
እ፣ አ አ
እሺ ጥያቄ የለህም?
ጥያቄ በቻርጅ ምን ያህል ነበር? ምን ያህል ኪሎ ሜትር ነበር? ከሰማንያ እስከ መቶ መሰለኛል።
አዎ ልክ ነክ።
አ፣ ዋጋ ምን ያህል ይሆናል?
አሁን ስድስት መቶ ሀምሳ ሺህ ነው።
ባለ ሶስት ማለት ነው።
አዎ
እሺ በቃ አመሰግናለሁ። ይሄን ነው ማወቅ የፈለግኩት።
እሺ ችግር የለውም።
እሺ መልካም ቀን።
አመሰግናለሁ አንቺም